ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
Hello ጤና ይስጥልኝ።
አብሮ ይስጥልኝ።
deposit ወይም withdraw ውን ለማድረግ ቴሌብር እምቢ አለኝ።
እሺ update እየተደረገ ስለሆነ system አችን ነገ ወይም ወደ በኋላ አካባቢ ሞክሩት። እሺ
እህ ዛሬ አይሰራም።
system update የተደረገ ነው። ወደ በኋላ ወይስ ነገ ይሞክሩት።
እሺ፣ አይ የኔ ብቻ መስለኝ እኮ ነው።
አዎ የሁሉም ሰው ነው።
እሺ እሺ መልካም ቀን።